hello hello
hello ጤና ይስጥልኝ።
ማን ልበል?
ወደ 81 88 እየደወልክ ነበር።
አ?
ወደ 81 88 እየደወልክ ነበር።
ህፃኗ ደውላ ነው።
እህ
ህፃኗ ደውላ ነው።
okay። አ- እንደዚህ ያለ ጉዳይ እዚህ ላይ አይደውሉ፣ ሲሞት ይዘጋቦታል። እሺ
እ? ምን አለ? ሄሎ ሄሎ
አቤት።
አይ ህፃኗ ደውላ ነው።
በቃ እሺ፣ እንደዚህ ለልጆች ዝም ብሎ ስልክ አይስጡን። እሺ አይ ህፃኗ ሻታቅ ደውላ ነው።